ናችሁ? የዛለም ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ወደ ጅቡቲ መጓዝ ፈልጌ ነበረ። ምን ምን ያስፈልጋል?
እሺ ደንበኛችን፣ አንዴ መስመር ላይ ጠብቁን። ለምንድን ነበር ጅቡቲ የሚሄዱት?
ለንግድ
ለንግድ ነው።
አዎ።
እሺ ደንበኛችን ደንበኛችን መስመር ላይ ኖት?
አዎ።
እሺ መስመር ላይ ስለጠበቁኝ አመሰግናለሁ። እ እዛ ሀገር partner አለዎት?
እዛ ሀገር የለኝም፣ ግን መፈለግ እችላለሁ። አሁን አሁን የለኝም።
እሺ ለማንኛውም እ ቁጥራቸውን ሰጡትና በዛ contact ያደርጋሉ።
እነሱ
አዎ ቁጥር አለ የጅቡቲያን። ስለዚህ እሱ- በሱ ቁጥር contact ያደርጋሉ። ቁጥሩን የያዙ
እሺ፣ ቆይ እይዛለሁ። እሺ፣ ንገሪኝ።
ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ ስልሳ ሁለት
ስልሳ ሁለት
ሰባ ሁለት
ስልሳ ሁለት ሰባ ሁለት ሀምሳ አምስት